ሌላ ሚኒስትር ጤና ይስጥልኝ።
እሺ፣ ምን እንርዳው ደንበኛቸው?
ቻፒታ ቻቲካ ነው።
ቻትኪ ነው። ምን እንርዳው?
okay brother voucher አውጥቼ ነበር እምቢ ብሎኛል። under approval ይለኛል።
እሺ፣ ኮዱን ንገረኝ፣ በ voucher code ኡን።
voucher ኡን አዎ፣ እየ እየ እንትን ነው ዜሮ የሆነ ነው። ቆይ አንድ ደቂቃ አንድ ደቂቃ ችግር የለውም። ይኸውትና ይንገረኝ።
ይኸው ንዑሕ ወያን ዚ ስድስት ሶስት
እሺ፣ ስድስት ሶስት ቲ ካፒታል ሺ ካፒታል
ስምንት ስምንት ሀምሳ ሁለት ሀምሳ ሁለት እሺ፣ ሌላ አሉት?
በልሱ ብቻ ነው።
በቃ እሺ፣ ትንሽ ደቂቃ የጠበቁትና መጠቀም ይችላሉ። እሺ፣ approval እሺ። እሺ እየ ስልሳ ሶስት C ስምንት ሀምሳ ሁለት አይደለ?
አዎ C አለው C አለው ካፒታል
አዎ capital C አለው አየ አየ ምን ያህል ደቂቃ ትንሽ አንድ አምስት አስር ደቂቃ እሺ